ጤና ይስጥልኝ። አሪፍ ቤት ሎዛ ነኝ። እባክዎ ምን ልርዳው?
እንትን ከቴሌ ብር ላይ ወደ two X ብር ልኬ እሺ ከቴሌ ብር ላይ ቆርጧል፣ ግን እዛ ላይ አመጣልኝ እሺ። ደንበኛችን ምን ያህል ገንዘብ ነበር deposit ያደረጉት?
ሶስት ሺ አራት መቶ ብር ስንት አሉኝ?
ሶስት ሺ አራት መቶ ሶስት ሺ አራት መቶ ሺ። ሙሉ ስሞን ማን ልበል?
አላዛር ብርሃኑ ከበደ።
ድምፆ ትንሽ የተቆራረጠ አላዛር- ማን አሉኝ?
አላዛር ብርሃኑ
አላዛር ብርሃኑ ከበደ።
እሺ ደንበኛችን የመዘገብኩሎት ነው። አሁን በደወሉበት ስልክ ቁጥር ነው ቴሌብር የሚጠቀሙት?
አዎ አዎ
እሺ ደንበኛችን፣ እኔ አሁን በምሰጠው ስልክ ቁጥር ቴሌግራም account ኣችን ላይ ከቴሌብር የደረሱትን ማረጋገጫ መልእክት screenshot አድርጎ ይልኩልናል።
እሺ ልነግሪኝ ነው?
አዎ ስልክ ቁጥሩን ልንገሩት የያዙ እሺ
እሺ ዜሮ ዘጠኝ ዘጠና ሁለት ቆይ ቆይ እሺ
ያዥ እስኪ ቁጥር ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አምሳ አምስት ቴሌግራም ላይ ቴሌግራም አካውንታችን ላይ screenshot አድርገው ይላኩልን።
እሺ እሺ ደንበኛችን ስለ አገልግሎት ያሉትን ሀሳብ ከሰሙት በኋላ መልካም ጊዜ ይሆናል።
እሺ